ነው ፍቅር ነኝ ወይ?
የሆነ ፍቅር የሊሳ ቤት ልጅ
አለች ምን ፈልገክ ነው?
የሆነ ብር ነግሬያት ነበረ ስልሳ አንድ ሀምሳ
ስልሳ አንድ ሀምሳ ሁለት ተቃራኒው ነው
ቤርሳ ነግሮሻል እንዴ? ስልሳ አንድ ስልሳ ሁለት ማነው ስምህ?
ነግሬያታለሁ መስ
ስምህ እ
ነሽ ነበር እንዴ? ማን ነው ስምህ?
መስፍን መስ
ሄሎ
መትን መስፍን ሄሎ
አንተ ቅድም ቡሊም ብለህ አሁን ተቃራኒ ማር አይደለም ሌላ ነው ማርያም ያለ ምስሉ ይሄማ እየሰራው እየሄድኩን ምግብ ልጅ እንዶ ነው በእናትህ አላየሁም ነበር
እያየሁሽ ልክ ነው መሰለኝ።
እሺ የብቻው አለ
ሌላ አይችልም፣ I think
እ ወይ ቆይ አንዴ ሰርች እያደረገችልክ ነው እያየችልክ ነው የትኛው ይሄ ስልሳ አንድ
ሀምሳ ሁለት እሱ ነው የመንትን አዎ ወዴ ነው
ከድር አይደለም መስፍን ይኸው መስፍን እዚህ ጋር ከቻኑ መድኃኒዓለም አ አ ምንድን ነው አላየሁም ከድር እኮ እውነት አይደለም።
አላየኸውም ሀያ አራት ደቂቃ ሆኖታል ታዲያ እንዴት እኮ አላየሁም እኔ ይሄ ዝም ብዬ ወደዛ አሁን ሳይሆን ጭራሽ አላየሁም። ምን ጉድ ነው
ከቦኒ ቦኒ ነው
አ
ያው ስኬት ነበረ ይሄ ከገዲ መገናኛ ከኑድል ወደ መገናኛ።
መገናኛ ሀያ አራት ያንን እየፈ አ አ ምግብ ነው
አይደለም የኑድል ኮርነሩ ቅድም እየሰራው ነበረ።
እኮ አሁን አሁን ደግሞ የቻኖሊ መድኃኒዓለም ወደ አምባሳደር ቦሌ አምባሳደር የሚሄድ ወርደር ደግሞ ገብቶበት አላየውም አላየውትም ነበረ አለ በጣም ይህ በቃ
እ?
አይ ግን ወይም እንትን ከሚወጣ ደግሞ ወይ ራስሽ አሳይን አድርጊ እዛው ቦሌ ቦሌ ስለሆነ አሳይን ስልሳ አንድ ሀምሳ ሁለት
እኮ መገናኛ ሂጂ እዛ አይቆይም off time አይገባም
ሌላ እ ፍቅር ይሄ ማለት ነው driver ተገኝቶ እ፣ እ።
አሳይን ይደረግልሃል ግን እሺ እሺ ችግር የለም ም- ራስህ ነው responsible የምትወስደው አንድ ነገር ችግር ቢሆን የለም አ- አያሳስብም በቃ እሺ፣ እሺ፣ እሺ።